ተገኘሽ ባማላጅ አበጀሽኛል ተረሰ አበጀሽኛል ጋ አበጀሽኛል ጋ ባሳር ተገኘሽ በምለው ጋ አበጀሽኛል ጋ ተረሰ አበጀሽ የኛ ልጅ አበጀሽ የኛ ልጅ ባሳር ተገኘሽ በአማላጅ አበጀሽ የኛ ልጅ ተረሰ አበጀሽ የኛ ሎጋ አበጀሽ የኛ ሎጋ ባሳር ተገኘሽ በፍለጋ አበጀሽ የኛ ሎጋ